Hello ጤና ይስጥልኝ Best Bet hello
Hello ጤና ይስጥልኝ Best Bet
አንድ የማያት check አድርጊልኝ።
ም- ምን check ላድርግልህ? እሺ አስራ አንድ ሰባ ሶስት cashier code ኡ ማለት ነው እሺ
ሰላሳ ስድስት ዜሮ አራት
አስራ አንድ ሰባ ሶስት ሰላሳ ስድስት ዜሮ አራት
ሰላሳ ስድስት
ዜሮ አራት
አስራ አንድ ሰባ ሶስት ሰላሳ ስድስት ዜሮ አራት አይደል? እ እ አ አ እሺ ስልሳ ብር ቦነስ ገብቶልሃል። እሺ check አድርግ።
እሺ እሺ መልካም ቀን